Aan de kant kijk ik wel, hè? Ik kan niet zo- ሄሎ
ሄሎ
አቤት።
የቴሌግራም ስልክ ቁጥራቸውን ንገሩኝ እስኪ ዜሮ ዘጠኝ ስልሳ ዜሮ ሰባ ሁለት
ሰባ ሁለት አርባ ሁለት አርባ ሁለት
እንደገና ሰባ ሁለት እ?
እንደገና ሰባ ሁለት
አርባ ሁለት ሁለት ጊዜ ነው
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት ሰባ ሁለት ሰባ- ሄሎ
አቤት አይሰማም።
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት እንደገና
ሰባ ሁለት እሺ።
አዎ፣ አመሰግናለሁ።